ሄሎ ሄሎ ፍፄ አቤት እናቴ እ ከበሌ ጋስካር የሚባል ከተማ አለ?
ከበሌ
ከበሌ ጋስጋር
የ- ስህተት።
አንደኛው ትርጉም ላይ ነው አይደል? የሞሌ ምናምን የሚባለው ደምሴ በቀለና ፀሐዬ ዘገየ ፀሐይ ዘገየ
የእንትን የት- ይግባኝ ይግባኝ አዎ አዎ አለ አለ አለ አለ፣ ከበሌ አዎ።
ጋስካር ነው የሚባለው ከተማ አዎ፣ ነው የሚባል አዎ።
ከበሌ ጋስ ጋር ጋር አዎ ነው እሺ አዎ አዎ እሺ ፊደል እያየሁ ስለሆነ ነው እሺ